Hello. Hello. ሄሎ ሄሎ ሄሎ አቤት አቤት
ቴለማ ያሬ እናን ለኮፍቲ ከንሴ
አማርኛ አትሰሚ
አማርኛ ችሎታ እንዳለው
እሺ የት የት ብለሽ ነው የደወለሽው እንባ ጠባቂ ምን አለሽኝ
እሺ አማርኛ ይችላል አማርኛ ይችላል
እሺ የት ብለሽ ነው የደወለሽው
እሺ